ሄሎ ሰላም ጤና ይስጥልኝ ምሽት ቤት
ወይ አንድ ዲፖዚት አድርጌ ውዝድሮ አድርጌ አልመጣልኝ።
እሺ እ ልከኸዋል ቴሌግራም ላይ መሴጁን አ ቴሌ- ቴሌግራም ላይ መሴጁን ልከህልናል?
እንዴት አይተካ ወደ ቴሌብር እኮ ነው የምልሽ።
ኦኬ ወደ ቴሌብር ነው ከቴሌብር ያልከኝ መስሎኝ ነው። ይቅርታ ኧረ ከቤት ብላ እሺ፣ አስኪብረ ንገረኝ።
ውዝድሮ አድርጌ በዚህ አልመጣልኝ።
በደወልክበት ነው ቁጥር?
አ እሺ አንዴ ቆይ። ስንት ብር ነው ያልከኝ አባ?
አስር ሺህ ብር አስር ሺህ አ አሁን ነው?
አ
okay ይኸው ገብቶልሃል። check አድርገው። እሺ እሺ እሺ።
እሺ አባ፣ ስለደወልክ እናመሰግናለን። መልካም ምሽት።